ሄሎ ሄሎ ሰላም ጤና ይስጥልን አማኑኤል ከዊፕላስ ነበር የምደውለው። ሄሎ
ሄሎ
ከዊፕላስ ነበር የምደውለው። የእኛን application አውርደህ ነበር? እሺ፣ ለአሽከርካሪነት ነው ወይስ ለተጠቃሚነት ነበር?
ለተጠቃሚነት ነበር።
እሺ፣ እርስ ያወረዱት ግን አሽከርካሪዎች የሚመዘገቡበትን ዊፕላስ solution provider የሚለውን ስለነበረ ነው detail ማግኘት ያልቻሉት። አሁን ከ Play Store ላይ እሱን ትተውት ከ Play Store ላይ ዊፕላስ solution user የምትለዋን ቢያወርዱ ስለምንሰጣቸው አገልግሎት ሶስት መቶ ሀምሳ በላይ game ኦች እና አሸናፊ የምታደርገዋን referral code ኦትን እዛች ላይ ማግኘት ይችላሉ።
እሺ እሺ፣ አመሰግናለሁ። መልካም ቀን ይሁንልዎት።
እሺ፣ እኔም አመሰግናለሁ።
እሺ